hello አቤት ጤና ይስጥልኝ ሀሚድ ነኝ ምን ልርዳ እ
ልርዳ
አይ ተመላሽ ስንት ነው የምኖረው?
እሺ ት- cashier code ኡን ትነግረኛለህ ወይም እ፣ ticket ID ውን ticket ID ውን ልነገርህ።
ንገረኝ አዎ cashier code ኡን ብትነግረኝ አሪፍ ነው ከ barcode ኡ ስር ነው ያለው ምን cashier code ኡን አዎ አዎ ሰባት B
አስር እሺ
ሀያ ሶስት
አስር ሀያ ሶስት ዘጠና ስምንት እሺ ሀምሳ ሁለት
መቶ ስልሳ ብር እ፣ cashback ሰጥተዋል እሺ እ መቶ ስልሳ ብር cashback አለ ቦነስ
ካ- cashback ላይ
bonus cashback ነው የሚባለው ክ- ቦነስ ሰጥተዋል እሺ፣ መቶ ስልሳ ብር እሺ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን